አንቺን እቃለኝ ብቻዬን አይሆንልኝም ያላንቺ አይነጋለኝ አጫዋችን ቤዛዬን ያለ ምሕረት ግዴን ያላንቺ አይነጋለኝ ብቻዬን አይሆንልኝም ያላንቺ አይነጋለኝ አጫዋችን ቤዛዬን ያለ ምሕረት ግዴን እንደምነው ገላሽ ልቤን ያኖርሽበት ማንጠላሽበት ጉያ ድሬ አላውቅም በራትና መሳው ስምሽን ሳላነሳ ስበላም ስጠጣ አንቺን እያሰብኩኝ እያው ተለጠንኩኝ ብቻዬን አዜምኩት ፍቅሬን በንቆርቆሮ ትርጉም ላጣው ኖሮ አንቺን እያለ ሲባባልሽ ሆኔ ድረሽ መውደዴ አንቺን እያለ ቀረ እንደወለደው አንቺን እያለ አንቺን እያለ መድኃኒቱ ከሰው ምን ያስፈልገኛል? በክብር ገላዬ በመምጣት ይገኛል። አቤት የኔ ሳዳ ስሙን ለብቻዬ ሲመላለስብኝ ናፍቆቱ ኖታዬ ሌላ ሰው አይደለም ደም ገላዬ ሌላ ሰው አይደለም ደም ገላዬ ያላንቺ አይነጋለኝም ብቻዬን አይሆንልኝም ያላንቺ አይነጋለኝም አጫዋችልኝ ቤዛዬን ያለ ምሕረት አይደለም ያላንቺ አይነጋለኝም ብቻዬን አይሆንልኝም ያላንቺ አይነጋለኝም አጫዋችልኝ ቤዛዬን ያለ ምሕረት አይገድልኝ እንደራሴ ሆቴ እሳሳልሻለሁ መቼ ረሳሻለሁ በላሽን ለመቼ አንቺ ላለኝ ሆዴ ነየኔ መውደዴ ሰው ሲረማመድ በደስታው ጎዞ ፍቅረኛውን ይዞ እኔ ተክዛለሁ በጣም ተከፍቼ ያላንቺ ቀረቼ አንቺን እያለ ሲባባልሽ ሆዴ ድረሽ መውደዴ አንቺን እያለ ቀረ እንደወለደ አንቺን እያለ አንቺን እያለ ጥሩ ጥሩ ነገር ተሟልቶ ቢገባኝ ሁሉም ከአንቺ ጋር ነው ለኔስ የሚጥመኝ በመኝታው ሰዓት ያሰቦች እንደሆን ከተፍ ብለሽ ደርሰሽ የምታይ ቢሆን ባየሽኝ እንዴት እንደምሆን ባየሽኝ እንዴት እንደምሆን ያላንቺ አይነጋለኝ ብቻዬን አይሆንልኝም ያላንቺ አይነጋለኝም አጫዋችን ቤዛዬን ያለ በረት ግዴ ያላንቺ አይነጋለኝም ብቻዬን አይሆንልኝም ያላንቺ አይነጋለኝም አጫዋችን ቤዛዬን ያለ በረት ግዴ መጣልሽ ናባቴ ታዝሎ በተሰታ ካለሽበት ቦታ የሚያጽናናኝ የለም አጫዋች ከጎኔ ብቻዬን ነኝ እኔ ሰው በሰው ቢተኩት ሊለምዱ ከሌላ ናፍቆቱ ሊላላ መች እንደሚወዱ የሚያውቁት ሌላ ላይመች አይደላ አንቺን ያለ ሲባባልሽ ሆኔ ድረስ መውደዴ አንቺን ያለ ኧረ እንደው አላለም አንቺን ያለ አንቺን ያለ ሰው በሰው ቢተኩት ይለምዶ ከሌላ መቼ እንደሚወዱ እንደሚያውቁት አቤት የሳዳር ስሆን ለብቻዬ ሲመላለስብኝ ናፍቆት ሆኖታዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ ሌላ ሰው አይልም ደምገናዬ